withdraw አድርጌ ነበረ ወደ ቴሌብር ብር ግን ሊያስቀምጥልኝ አልቻለም።
እሺ loud ኡን ያጥፋልኝ።
እሺ
ሁሉ ስፖርት ላይ ይግቡና transaction history የሚለው አለ አይደል?
transaction history አዎ እሱ ላይ ይግቡና ያስተላለፉበትን ያገኙታል። እሱን screenshot አድርገው ቴሌግራም ላይ ላኩልን።
እ?
ይሰማል ደንበኛችን?
አ ይሰማል ይሰማል።
transaction ውስጥ ገብተው ያስተላለፉበትን screenshot አድርገው ቴሌግራም ላይ ላኩልን።
እሺ እሺ